የጤና ኦትባል ደራሽ ነው። hello ይሰማል
እንዴ
እ
ፒዛ የላችሁም?
ፒዛ የለም፣ በርገር ነው ያለን።
እሺ በ order number መቶ አንድ ሰማንያ ሶስት ሰባ ስምንት የተቀበላችሁ order በርገሩ ተሰርቷል።
hello ሄሎ ሄሎ ሄሎ ሄሎ አቤት እናት ሄሎ እሺ ድምፅሽ ይቆምኛል።